ጤና ይስጥልኝ በሽት ቤት ቤቲ ነኝ የምረዳው።
ሀብታሙ ነኝ። ሰላም ነው?
ምን አልከኝ?
ሀብታሙ ነኝ ከጭሮ ነኝ። አሁን ተደውሎልኝ ነበርና ስልክ አጋጣሚ ዝግ ነበር።
ዴ ለሀብታሙ እየደወልሽ ነበር ላገናኝሽ? ሄሎ
ሄሎ ሀብቴ እንዴት ነበርሽ ሰላም ነው?
እግዚአብሔር ይመስገን ጀሪ፣ ይቅርታ ስልኬ ዝግ ነበረ።
አረ ችግር የለም። አይ ስንሞክር እኮ እምቢ ሲለን እንትን ብለን ነው።
ምን አደረገ መስለሽ?
እ
አሁን ራሱ ማለት ነው አዘዝኩትና እዛው PC ላይ ማለት ነው cancel እሺ።
አደረኩት አሁን ጌታን- ማለት ነው።
okay እሺ አ፣ እና ምን ያደርጋል መስለሽ እየደመረው ነው እሱን ራሱ ነው የሚደምረው እና PC ላይ print out ሳይደረግ እዛው ላይ PC ላይ cancel ስናደርገው እዛው ላይ ይደምራል ማለት ነው።
cancel ስታደርጉት ደቂቃው ምናምን አለ ማለት አሁን እኮ- አሁን እኮ የቀረው ነው፣ አሁን ደቂቃ አለ አሁን ብትገቢ ማየት ትችላለሽ። እና መቶ ሀምሳ ሁለት ብር ነበር እኛ ዘጋን በቃ ማለት system ኡ እንደዛ የሆነ እንትን ሲል እም፣ መስራት አልቻለም እና በቃ አሁን መቶ ሀምሳ ሁለት ላይ ነበር የነበረው።
እሺ አሁን እስቲ ቆይ check ላድርገው ብዬ PC ውን ከፍቼ check ሳደርገው መቶ ሀምሳ ሁለት የነበረው cancel አደረኩት፣ ግን እዛው ላይ ደምሮታል መቶ ስልሳ ሁለት ብር ሆኗል።